ጤና ይስጥልን Best Bet እንዴት ነው የምንረዳው?
አሁን በቻፓ ሰባ መቶ ብር ወደ ንግድ ባንክ ነበር እሺ
ግን እስካሁን አልደረሰንም።
መቼ ነው?
እ በሌላ ቁጥር ነው ያደረግነው። ቁጥሩ Best Bet ነው፣ ቁጥሩ ሌላ ነው።
እሺ ንገረኝ። ዜሮ ዘጠኝ ለምን ዜሮ ሰባት ዜሮ ሰባት አስራ አምስት ዜሮ ሰባት አስራ አምስት አስራ አራት አስራ አራት ሰላሳ አንድ ሰላሳ አንድ አስራ ስድስት አስራ ስድስት እሺ ስንት ብር ነው?
ሰባ መቶ ብር
እሺ መቼ ነው? ዛሬ ነው?
አው ከአንድ ሰዓት በፊት
process ላይ ነው። እሺ ይገባልሃል። ቻፓ አንዱ አንድ ሁለት ሰዓት ስለሚፈልግ ነው።
ሁለት ሰዓት ሙሉ አዎ
እሺ፣ በስቲ በተቻላችሁ መጠን ለማፍጠን እንዴ ነው አይሽ አይሞከርም?
እነሱ ናቸው የሚያስገቡልህ። ይገባልሃል። ትንሽ ጠብቀው።
እሺማ፣ እሺ፣ እሺ እሺ።